ሄሎ ሄሎ ጤና ይስጥልኝ። ጤና ይስጥልን። National Dialogue አይደል? አዎ አዎ ብዙ ጊዜ ሞክሬ ነበር ስልካችሁና አይነሳም። አዎ እሺ። busy ነው። ምንድን ነው እ፣ ለመሳተፍ criteria ው? አሁን ኢትዮጵያዊነት ብቻ ነው። okay ታዲያ እንዴት ነው participate ማድረግ የምችለው? ፈልግ ነበረ።
እ፣ አዎ አጀንዳዎትን በእንትን በኢሜይልም በአካልም መስጠት ይችላሉ።
እሺ የት ነው?
እ፣ ሽሮ ሜዳ አሜሪካ ኤምባሲ ጎን
አሀ፣ እዛው። እኔ አዎ።
ታዲያ መቼ ድረስ ነው መቼ ማምጣት እችላለሁ? ከዛ በኋላ እኔም ካልሳተፋለሁ ማለት ነው አጀንዳዬን በጽሁፍ ካቀረብኩ በኋላ እሱን እንግዲህ በኋላ ነው ያ- የአጀንዳው ሁኔታ ይወስነዋል።
አሀ አዎ ስለዚህ የአሜሪካ ኤምባሲ ሽሮ ሜዳ ከአሜሪካ ኤምባሲ ጎን ነው።
ጎን ነው። አዎ እሺ ቢሮአችሁ National Dialogue አይደል? ብሔራዊ መግባባት ነው አዎ።
የሚለው።
አ የኢትዮጵያ እሺ።
ሀገራዊ ምክክር ኮሚሽን ነው።
okay እስከ መቼ ድረስ ነው?
ይችላሉ። ነገም ከነገ ወዲያም ይህን ሳምንት በሙሉ ይቻላል።
ነው እንዴ?
አዎ እሺ እናስተባረች። አመሰግናለሁ።
እሺ፣ አመሰግናለሁ። እሺ፣ እሺ መልካም ቀን። እሺ፣ አሜን።
አሜን። ቻው። እሺ